ሰላም ጤና ይስጥልኝ ቤተሰቤት
AnyDesk ልኬልሽ ነበር ቴሌግራም ላይ አላየሽም?
እሺ ማን ልበል ይቅርታ
አማ- አምራዊ አምራዊ መቶ ሀምሳ ዘጠኝ
AnyDesk ላክልን ብለን ነው አው ቲቪ ላይ አላመጣ ብሎኝ እ?
ቲቪ ላይ አላመጣ ብሎኝ አሁን ደውዬ AnyDesk ላክልኝ በቴሌግራም ብለሽኝ ነበር። አንቺ አይደለሽ?
እሺ በቃ እሺ ማ- ማን ነው የሚለው ስምክ ቴሌግራም ላይ ይቅርታ እ፣ አ ሮ ነው የሚለው አር ኦ ኦ እ?
አር- አር ኦ ኦ ሮ ነው የሚለው እሺ በቃ እነግርልሃለሁ እኔ አላልኩም ግን እነግርልሃለሁ እንዲገቡ ሮ ነው አያልከኝ አ- አ-